ነግሬዋለሁ። አዎ ታን
ደምሰው ታዟል እንጂ ቆይ ቆይ ማለት- በቃ አትዝጊው አትዝጊው። እስኪ እኔ ልገባ ነው ላገናኝሽ።
እሺ አ- አሁን አወራኋቸው እኮ አነሱልኝ። ስሞክር አሁን እሺ
ልታደርሰው ትችላለህ ማለት እ፣ ሰዓቱ ገና ነው ገና ከ- ገና ከዚህ በኋላ ጀምረው ሰርተው ነው እንዴት ነው?
አይደለም?
እንደዛ ነው አምስት የሚያደርገው። ይኸውልሽ ቆይ ላገናኝሽ ነው። ቆይ እዚህ በቃ አትዝጊው። እኔ ተሰርቷል ይሰራል አለሽ።
አምስት ደቂቃ ነው ያሉኝ። በአምስት ደቂቃ ካልደረሰ ጥለን እንወጣለን። አምስት ደቂቃ እንታገሳቸው።
እንዴት በእናትህ ሰዓታችን እሺ።
እኮ ከአራት ሰዓት አሁን ምንም driver አሳይ ማረጋችሁ በግልጽ ነው ሁሉም ገብቷል። ለዛ ነው እኔም ቆይላችሁ።
በቃ አምስት ደቂቃ አምስት ደቂቃ በኋላ ካልደረሰ አሳውቀኝ። እሺ
እሺ እኔ በቃ እሺ በጣም ነው ሰዓት ነው። በሰዓት